ጤና ይስጥልኝ hello hello እንዴት ነህ? ሰላም ነው አለን እግዚአብሔር ይመስገን።
order ነበረኝ አባ okay በዚህ ቁጥር ነው እ እሺ check ላድርግሎት አንዴ የትናንትና order ነው
አ፣ ትናንት አ፣ ትናንት ወዲያ ትናንት ሳይሆን ትናንት ወዲያ ቆይ ትናንትና ወዲያ እ፣
okay ትናንትና መጥቶ ነበር ድ- driver ኦች እርስዎ ጋር ያማ የባለፈው ነው የመጣ የባለፈው ነው የመጣው ከአሁን okay።
ነው ምናምን ኮድ ገብቶሎት ነበር ዛሬ ነው የገባሉ ወይስ ትናንትና ነው ጀምቼ ካረኩት ግን ትናንት ሳቂ ይመስለኛል እርግጠኛ okay ግን አይደለሁም።
እ፣ okay እሺ አንዴ check አድርጊ ልደውሎት መልሼ driver ኡን check ላድርገውና የእርሱን እቃ ከያዘው ደውሎታለሁ መልሼ እሺ